ሄሎ ሄሎ ሰላም ጤና ይስጥልኝ። ሄሎ ሄሎ ሄሎ ወይ ይሰማል?
የምስጋና ኮሜዲ ለመታደም ፈልጌ ነበር።
እሺ ይቻላል። መደበኛ ነው ወይስ VIP?
መደብ
በሊንኩ ይመ- መዝግቦት ወይስ እርሶ ይመዘገባሉ?
በባንክ account አስገብቼ ነበር ቢኒያም መለሰ በሚል ሁለት ሰው እሺ የሁለት ሰው እሺ ሁለት ሰው መዝግቤ ቦታ ለመያዝ I think community ላይ ገብቼ ዩቲዩብ ላይም እንትን አድርጌ